hello ጤና ይስጥልኝ።
ጤና ይስጥልኝ። ሰላም። አሁን ደውዬልህ ነበር።
እሺ።
ስልክ ፈታሄ ነበረ።
አ ዝግ- ዝግ ነው ስልኩ።
OK እሺ። ወይ በቃ እኛ እናውራቸውና መልሰን እናሳውቆታለን ከሰራል።
በቃ እንደዛ አድርግልኝ። እሺ እቃውን ሊመጣ ምናልባት ነገ ቀናቸው ይደውሉላቸውና ካልሆነ ወደኛ ይደውሉልን። አሁን ገና accept አልተደረገም order ኡ።
OK። አይ እሺ፣ ያው ነገ ስለሚል ብዬ ነው። አዎ፣ ሞልቷል ስለሚል አ ሞልቷል። አዎ accept ማ- ዛሬ ማታ accept ከተደረገ ይመጣል ነገ። ችግር የለውም።
እሺ፣ እሺ፣ እሺ፣ አመሰግናለሁ።
እሺ መልካም እሺ።